አስራ ስድስተኛ ያሬዳዊ ዜማ ያሬዳዊ መዝሙር ክርስቶስ ሠራ ሰንበተ። መዝሙሩ የሚዘመርበት ወቅት ከህዳር አንድ እስከ ህዳር አምስት በሚውል ሰንበት። በመጽሐፈ ድጓ መዝሙሩ የሚገኝበት ገጽ ሀምሳ ሶስት አምድ አንድ ቤቱ አዝፋኝ ቤት ሀሌታው በስድስት መዝሙሩ እስከ ሀሌታው ይቀጥላል። ሀሌ ሀሌ ሉያ ሀሌ ሀሌ ሉያ ሀሌሉያ ሀሌሉያ ክርስቶስ ሠርዐ ሰንበተ ክርስቶስ ሠርዐ ሰንበተ ወጸገወነ ዕረፍተ ከመ ንትፈሳህ ህቡረ አዕጻዳተ ወይን ጸገዩ ቀንሞስ ፈረየ ፈረዩ ሰሎሞን ጥቀ ይለብሰ ከመ አሐዱ እምሉ